hello አቤት፣ ሰላም ነው? አዎ ይሰማሉ።
ምስር ቁጠባ ምናምን አለ አይደል?
እ?
ምስር ቁጠባ የሚባል ስልክ አለ እናንተ ጋር?
የምን ቁጠባ
ምስር ምስር ምስር?
ቁጠባ
ስምንት አንድ ሁለት ሶስት ላይ ደውል አባ
ምን አንድ ሁለት ሶስት ስምንት አንድ ሁለት ሶስት ላይ ደውል። አዎ እሺ፣ ይሄ ምንድን ነው?
ይሄ ማሊባባ መኪና መሸጫ ነው።
አሃ፣ ነው እንዴ?
አዎ አዎ